ማን ያለው?
ጳውሎስ እንዴ! የምር
hello ወይ ቡሽራ
ወይ ጨረስካ?
አላለቀም፣ እያደረኩ ነው።
እሺ ምሳ ልወጣ ነበር። እሺ
እንትን upgrade ጠይቄ ነበር። ለምንድን ነው ግን እንዲህ ያላችሁ? ቆይቷል።
ተደርጓል እኮ ይሄ እኮ ተደርጎ ነው። upgrade ካልተደረገ በጣም አ- እስከ ስንት ነው ማውጣት የሚችለው?
አ፣ በቀን እስከ ያው እስከ መቶ ሺህ እስከ ምናምን ነው። እንደዛ ነው።
no በሳምንት እንደዛ ነው limit።
እሺ
እሺ በቃ እሺ።